አታውቂኝ ነፍሴ አታስጨንቂኝ አታውቂኝ ነፍሴ አታስጨንቂኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ ዋልያ እንደሚናፍቅ ወደ ውሃ ምንጮች ዋልያ እንደሚናፍቅ ወደ ውሃ ምንጮች አቤቱ ወደ አንተ ነፍሴ ናፈቀች። አቤቱ ወደ አንተ ነፍሴ ናፈቀች። አታውቂኝ ነፍሴ አታስጨንቅኝ አታውቂኝ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ መቼ ተነስቼ መቼ ደርሳለሁ መቼ ተነስቼ መቼ ደርሳለሁ የአምላኬንስ ፊቱን መቼ አየዋለሁ? የአምላኬንስ ፊቱን መቼ አየዋለሁኝ? አታውቂኝ ነፍሴ አታስጨንቂኝ አታውቂኝ ነፍሴ አታስጨንቂኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ የሕይወትን ውሃ እያስታወሰች የሕይወትን ውሃ እያስታወሰች ነፍሴ ወደያው አምላክ ተጠማች። ነፍሴ ወደያው አምላክ ተጠማች። አታውቂኝ ነፍሴ አታስጨንቂኝ አታ ጠብቂኝ ነፍሴ አታስጨንቂኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ